ክፍል ሁለት ፕሮግራማችን አሁን ይጀምራል። በቅድሚያ በተድላ ዘዮሐንስ ከተደረሰው የኢትዮጵያ ታሪክ መጽሐፍ ምዕራፍ አርባ ስምንትን ከዚያም የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ኢዲሃህ በ1996 ዓ.ም ሲመሰረት ሎሬት ጸጋዬ ገብረ መድህን ያደረጉትን ንግግር አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በጣም ያኮራኛል ኢትዮጵያዊነት፣ የሀገሬ ፍቅር ጠንቆበትነት፣ አንቺ ነጻነት እኮ የታሪክ ዝና፣ በዓለም ተሰራጭቶ ዝናሽ ተሰማ። ኢትዮጵያ፣ ኢትዮጵያ፣
የኢትዮጵያ ታሪክ ኢጣሊያ በኢትዮጵያ በተድላ ዘዮሐንስ ከተደረሰው መጽሐፍ የኢጣሊያ ዋና ፖሊሲ በሚል ርዕስ የቀረበውን ምዕራፍ 48 እናሰማለን። ይህ ምዕራፍ ምዕራባውያን ቅኝ ገዢዎች ለኢትዮጵያ ያላቸውን ጥላቻ ያሳያል። በስሟ መጥራት ይጠየፉ ነበር። ይህን አሁን ያሉት ጸረ ኢትዮጵያ ቡድኖች ወያኔ፣ ሻዕቢያና ኦነግ ከማን እንደወረሱት ይህ ምዕራፍ ቁልጭ አድርጎ ያሳየናል። ወያኔማ መቶ በመቶ ጣሊያን ያቃተውን ተግባራዊ ለማድረግ እየተፍጨረጨረ መሆኑን እንረዳለን። የኢትዮጵያ ጠላቶች ግን አይበረክቱም። የጣሊያኖች ፖሊሲ የኢትዮጵያን ድል ካደረገ በኋላ የጣሊያን መንግስት ለሀገሩ አዲስ ስም አወጣ። ሀገሩን የኢጣሊያ ምስራቅ አፍሪካ አለው። ይህ ስም አጠራር ኢትዮጵያ የሚለውን ቃል ከምድረ ገጽ ለማጥፋት ነበር። ለውጪዎች ኢትዮጵያ የሚለው ስም ይከብዳቸዋል። አረብ ሀበሽ ይላል። ፈረንጅ አቢሲኒያ ይላል። በመጽሐፍ ቅዱስ ውስጥ ስሙ መጠቀሱ ይቀፋቸዋል፣ በተለይም ለእንግሊዞች። ሙሶሎኒ የሞከረው በዚሁ ስም አጠራር የተጨነቁትን ሁሉ ለመገላገል ነበር። ደግሞም ልዩ ልዩ አዋጅ አወጣ። ለሊቢያ፣ ለኤርትራና ለሶማሊያ ጭምር በማስመሰል ለሁሉም ቅኝ ግዛቶች ፖሊሲ ቀረጸ። ነገር ግን ዋና ዓላማው ኢትዮጵያ ነበረች። አንድ ሕግ ያወጣል፣ እሱ ሳይሰራ ሲቀር ሌላ ያስደግመው ገባ። በዚህ አይነት አንዱን ሕግ ሌላው እያፈረሰው፣ አንዱን ፖሊሲ ተከታዩ እየጣሰው ሄደ። ዝብርቅርቁ በዛ። ችኩሉ የጣሊያን መንፈስ ከጊዜው አስቸኳይነት ጋር እየተጣመረ በጥድፊያ ላይ ጥድፊያን ተከተለ። በመሆኑም ዝግ ብሎ የሚራመደውን የኢትዮጵያን ሕዝብ አመለካከት ለመለወጥና ከእሱ ስርዓት ውስጥ ለማስገባት አቃተው። ኢትዮጵያን ከእሱ ስርዓት ማግባት ሲያቅተው እሱ ራሱ ወደ ኢትዮጵያ ባህልና ስርዓት መግባት ያዘ። ከዚህ ድምዳሜ የሚያደርሱትን ነገሮች ቀጥሎ እንመለከታለን። ጣሊያኖች ለጦርነት ቸኮሉ። የፖለቲካ ተጽዕኖ ቀጥለው ቢሆን ኖሮ ብዙ ጥቅም ያገኙ ነበር። ምክንያቱም በዚያን ጊዜ በነበረው ዓለም አቀፍ ሁኔታ ኃይላቸው ሚዛን አግኝቶ ስለነበር ብዙ ተቀናቃኝ አልነበረባቸውም። የእንግሊዞችን ሽምግልና ተቀብለው ቢሆን ኖሮ ቅጥያ ሊያገኙ ግዛትም ላያጡ ይችሉ ነበር። ኢትዮጵያም ይህን አይነቱን ተጽዕኖ ለመቋቋም አቅም አታገኝም ነበር። የዓለም ህብረተሰብም ጣሊያንን ግፈኛ አድርጎ አይቆጥራትም ነበር። ኢኮኖሚዋ ተበላሽቶ አዘቅት አያወርዳትም ነበር። ምናልባትም በሁለተኛው የዓለም ጦርነት ጊዜ ከጀርመን ጎን እንድትቆም የሚያስገድዷት የፖለቲካ ሁኔታዎች አይፈጠሩም ነበር። ምናልባትም የኢማኑኤል ንግስና ወድቆ የሳቦች ስርወ መንግስት አይነቀልም ነበር። እንኳን አልሆነ እንጂ ያ አይነቱ ሁኔታ ለኢትዮጵያ ከጦርነቱም የከፋ ይሆንባት ነበር። በጦርነቱ ጊዜና ድል ካደረገችም በኋላ ጣሊያን በኢትዮጵያውያን ላይ የጭካኔ ሥራ አካሄደች። ዓለም ያወገዘውን አይነት የአረመኔነት ግብር ሰራች። በዚህ ምክንያት የዓለምን ሕዝብ ድጋፍ አጣች። ኢትዮጵያውያንን ከእልህ አስገብታ ጦርነቱ ከሽምቅ ፍልሚያ ውስጥ እንዲገባ አስገደደችው። በሌላ አነጋገር በውጭ ሀገር የሚካሄደውን የኢትዮጵያን የፖለቲካ አቋም አጠናከረች። በሀገር ውስጥ ደግሞ የአርበኝነት ሥራ በገዛ ራሷ ላይ አቋቋመች፣ አበረታች። ጣሊያን በሕዝብ መካከል የዘር ልዩነት አነሳች። ኦሮሞውን፣ ትግሬውን፣ ጉራጌውን፣ ሶማሌውን፣ ወላይታውን ሌላውንም ከሰማንያ በላይ በሚሆነው ጎሳ መካከል የእርስ በርስ መጠላላት ሥራ ቀሰቀሰች። ዓላማዋ የቀኝ ግዛትን በምንም ሁኔታ የማይቀበለውን አማራውን ለማስጨረስ ነበር። ነገር ግን ሳይሰራ ቀረ። የኢትዮጵያ ሕዝብ በጎሳ ቢለያይም በአገር ጉዳይ አንድ መሆኑን በግብር እያረጋገጠ ሲሄድ የጣሊያን ድካም መና ሆነ። የዘር ልዩነትን በኢትዮጵያውያን መሃል እያራመደች ጣሊያናውያን ንጹሕ ደም ያላቸው ስለሆኑ ከሌላው ዘር ጋር እንዳይቀላቀሉ ከለከለች። በመኖሪያና በሥራ ቦታ፣ በመዝናኛና በአደባባዮች እንዳይቀላቀሉ አደረገች። ይህ ድርጊት ኢትዮጵያውያን የራሳቸውን ጉዳይ በራሳቸው ዘዴ እንዲሰሩ ምቹ ሁኔታዎችን ፈጠረ። እንዲሁም በወቅቱ የኢትዮጵያ ሕዝብ በእነሱ ላይ ያደረበትን ጥላቻ፣ ንቀት ይበልጥ አከረረው። የጣሊያን የአስተዳደር ጉድለት ገሃድ ወጣ። ሌላው በኢትዮጵያ ሕዝብ ልዩነት ለማነሳሳት የሞከረችበት መንገድ ሃይማኖት ነበር። በክርስቲያኑ ላይ እስላሙን ለማነሳሳት ልዩ ጥረት አደረገች። እስላሞች መጨቆናቸውን በመግለጽ ብዙ ወተወተች። በጣሊያን ሀገር ከካቶሊክ ተከታዮች በስተቀር ሌላው የፖለቲካ ቦታ እንደሌለው እንዳልታወቀባት ሁሉ በአፏ ይህን አይነት የሃይማኖት ቁርሾ እየቀሰቀሰች በቀኝ እጇ ጳጳሳት እየገደለች፣ አብያተ ክርስቲያናት እያቃጠለች፣ ካህናትንና መነኮሳትን እየፈጀች በግራ እጇ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያጠናክር የሚመስል ተራ ሙከራ አደረገች። ለጳጳሳት ሹመት ሰጠች። ሥርዓተ ቤተክርስቲያንን በተመለከተ ሕግ አወጣች። የእስክንድሪያ ቤተክርስቲያን ድርጊቱን አወገዘች። ከባንዳና ከሥርዓቱ ተጠቃሚዎች በስተቀር ሕዝብ አዳዲሶቹን ጳጳሳት እንደ ርኩሳን አድርጎ አያቸው። ይህም ሳይሰራ ቀረ። ጣሊያኖች መሬት ለመያዝና የእርሻ ሥራዎች ለማቋቋም ተጣደፉ። ጎንደር ዳባት ላይ ሸዋ ሆለታ ላይ፣ አርሲ ጎንዴ ላይ፣ ሐረርጌ ሂርና ላይ ታላላቅ እርሻ አቋቋሙ። ብዙ ገንዘብ ወጪ አደረጉ። እሱም የተጠበቀውን ጥቅም ሳያስገኝ ቀረ። በኢትዮጵያውያን ገበሬዎች ዘንድ የመሬት ንጥቂያ መሆኑ በግብር ስለተረጋገጠ ተቃውሞን አጠናከረ። እንደሌላው ሁሉ በዚህም ረገድ የተደረገው ሙከራ ውጤቱ መከራ ሆነ። አስተዳደሩን በዘር ልዩነት ላይ በተመሰረተ አከፋፈል ቀየሰችው። ትግሬ ወደ አስመራ ተከለለ። አማራ ጎንደር፣ ሶማሌ ሞቃዲሾ፣ ኢሳና አፋር ሐረር፣ ኦሮሞ ሲዳማ ጅማ ሆነ። በነባሩ የአገር ስም የሚጠራው ሸዋ ብቻ ሆነ። እሱንም ለመገነጣጠል ልዩ ጥረት ተደረገ። ይህም የተጠበቀውን ያህል ሳይረዳ ቀረ። በመስከረም ወር 1930 ዓመተ ምህረት ጣሊያኖች ፖሊሲያቸውን መለወጥ ጀመሩ። በግራዚያኒ ቦታ ዱክ ዳኦስታ እንዲተካ ታሰበ። ከዓላማዎቹ አንዱ የጣሊያን ንጉሳውያን ወገኖች አስተዳደር ከፋሽስቶች የጭካኔ ሥራ የተለየ መሆኑን በግብር ማሳየት ነበር። ንጉሡ ኢማኑኤል ጦርነቱን እንዳልፈቀደ፣ ጳጳሱ መርዙን እንዳልባረከ፣ መሳፍንቱ በጦርነቱ እንዳልተሳተፉ ሁሉ ግራዚያኒ እንዲሻርና በምትኩ የአስተዳደር ችሎታ ያለው አንድ መስፍን እንዲሾም ሙሶሎኒ ለንጉሡ ለሳልሳዊ ኢማኑኤል ሐሳብ አቀረበ። ከሁኔታው አስፈሪነት የተነሳ የጣሊያንን ዘውድ የሚያረክስ እንዳይሆንበት ቢሰጋም ንጉሡ ከጳጉሜ አራት ቀን 1929 ዓመተ ምህረት ጀምሮ ሲያውጠነጥን የቆየውን ሐሳብ ስለተቀበለው ዱክ አሚዲዮ ዳአውስታ ተሾመ። ታህሳስ 17 ቀን 1930 ዓመተ ምህረት አዲስ አበባ ገባ። መስፍኑ ከሙሶሎኒ የተሰጠውን መመሪያ በድጋሚ ለማስታወስ አንድ ጣሊያኖች ከቀኝ ግዛት ሰዎች መከላከላቸው ውርደት ስለሆነ ለጣሊያን ንጹሕ ዘር ጥበቃ እንዲያደርግ፣ ሁለት ስለ ጦርነቱ ሮም የሚደርሰው ሪፖርት የተጋነነ ስለሚመስል እርግጠኛውን እንዲያስታውቅ፣ ሶስት የኢትዮጵያ ቅኝ ግዛት በገንዘብ ረገድ ራሱን እንዲችል እንጂ ከጣሊያን አገር ገንዘብ እንዳይጠይቅ፣ አራት በሃይማኖቶች ምክንያት የሚታየውን ችግር እንዲያቃልል፣ አምስት አገረ ገዢዎች ሙሉ ስልጣን እንዲኖራቸው እንዲያደርግ ነበር። ነገር ግን ባዶሊዮ ተሽሮ የዱካ ዲአውስታ መሾም በአርበኞች ስሜት ላይ አንዳች ልዩነት እንዳፈጠረ ተመልክተናል። እሱም አዲስ አበባ እንደገባ ሁኔታዎችን ለማሻሻል ሞከረ። ሕዝብን ለማረጋጋትና ጦርነቱም ስርዓት እንዲይዝ ለማድረግ ሞከረ። የኢትዮጵያ ሕዝብ ስለ ጣሊያን ዓላማ እውነተኛ ትምህርት አግኝቶ ነበርና አዲሱ ሽንገላ ሳይቆነጥጥ ስር ሳይዝ ቀረ። በጣሊያኖች ዘንድ ባለሟልነት ለማግኘት ሌጧቸውን ገልብጠው የነበሩትና በእስክንድሪያው ፓትርያርክ ከሹመታቸው እንዲሻሩ ክህነታቸው እንዲፋቅና ከቅድስት ማርቆስ ቤተክርስቲያን የተለዩ እንዲሆኑ የተወሰነባቸው አቡነ አብርሃም ሞቱ። ዱክ ዳኦስታ በዚህ አጋጣሚ በመጠቀም በኢትዮጵያ ሕዝብ ዘንድ አክብሮት የነበራቸውን የአዲስ ዓለሙ የሐዲስ መምህር አለቃ እሸቱን ሊቀ ጳጳስ ሆነው እንዲመረጡ አደረገ። እሳቸውም ጳጉሜ አምስት ቀን 1931 ዓመተ ምህረት በፒየሮ ፍራንክ ሰብሳቢነት በተካሄደ ጉባኤ ተመርጠው መስከረም 7 ቀን 1932 ዓመተ ምህረት ሥርዓተ ጵጵስና ተከበረላቸው። አቡነ ዮሐንስ ተባሉ። ዱክ ዳኦስታ አሚዲዮ ዲ ሳቮያ በሚል የማዕረግ ስም ሐምሌ 21 ቀን 1934 ዓ.ም ተመረጠ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግ አወጣ። ሕጉም ስለ ሊቃውንት ጉባኤ፣ ስለ ሊቀ ጳጳሳት፣ ስለ ጳጳሳት፣ ለጳጳሱ ስለሚታዘዙ ሹሞች፣ ስለ ቤተ ክህነት ዋና ጸሐፊ፣ ስለ እጨጌ፣ ስለ ሊቃነ ካህናት ስለ መንፈሳዊ ምክር ጉባኤ፣ ስለ ሀገረ ስብከት አከፋፈል፣ ስለ ሀገረ ስብከት መሻሻል፣ ለጣሊያን ንጉሥና ለወራሾች ስለ መታዘዝ መሐላ፣ ስለ ቤተ ክርስቲያን ክብር፣ ስለ ቤተ ክርስቲያን ስነ ስርዓት፣ ስለ ልብሰ ተክህኖ፣ ለሊቀ ጳጳሳቱ ስለሚሰጠው ክብር፣ ለጨጌው ስለሚሰጠው ክብር፣ በየአውራጃው ጳጳሳት ስለሚሰጣቸው ክብር ስለ ማተሚያ ቤትና ስለ ተማሪ ቤት፣ ስለ ዜና ቤተክርስቲያን ጋዜጣ፣ ስለ ሃይማኖት ትምህርት ደንብ፣ ስለ ሃይማኖት ትምህርት ቤት፣ ስለ ገንዘብ ሥራ አካሄድ፣ ስለ ገዳማትና አብያተ ክርስቲያናት አለቆች፣ ስለ ስልጣነ ክህነት አሰጣጥ፣ ስለ አዳዲስ ቤተክርስቲያን ሥራ፣ ስለ ኢየሩሳሌም ገዳማት አለቆች አሿሿም በጠቅላላው 36 አንቀጽ ነበረው። በደንቡ ውስጥ የጣሊያን ስራ በትክክል ተጠብቋል። የአጠባበቁም ስልት ለቤተ ክርስቲያኗ ለመጥቀም ሲባል የተደረገ እንዲመስል ጥንቃቄ ተደርጓል። ቤተ ክርስቲያኒቱን ለመጥቀም እንዲመስል በአዋጅ ውስጥ የተዘበዘበው ነገር ረጅም ነው። ዝርዝሩን ከአዋጁ መመልከት ነው። እኛ ግን የጣሊያን ስልጣን ለመጠበቅ የተደረገውን ጥንቃቄ እንዳስሳለን። አንቀጽ ሁለት በሊቃውንት ጉባኤ የሚቀመጡት አባላት ቁጥር በቄሳር እንደራሴ ይወሰናል። አንቀጽ ሶስት ዋና ጸሐፊው በቄሳር እንደራሴ ይሾማል። አንቀጽ አምስት ተጨጌው በቄሳር እንደራሴ ይሾማል። አንቀጽ ስድስት የመንፈሳዊ ምክር ቤት መማክርት በቄሳር እንደራሴ የሚሾሙ ናቸው። አንቀጽ ሰባት አስሩ አገረ ስብከቶች ሸዋ፣ ኤርትራ፣ አማራ፣ ጎጃም፣ ወሎ፣ ወለጋ፣ ወላሞ፣ ሐረር፣ አዲስ አበባና ደብረ ሊባኖስ ናቸው። አንቀጽ አስር ጳጳሳት በሊቃነ ጳጳሳት ፈቃድ በቄሳሩ እንደራሴ አዋጅ ይሾማሉ። ኤጲስቆጶሳት እንዲመረጡ የሚያዘው ከተመረጡም በኋላ የሚሾመው የቄሳሩ እንደራሴ ነው። አንቀጽ 11 የቤተ ክርስቲያን ሹማምንት ሁሉ ሲሾሙና ስራቸውን ሲረከቡ ለቄሳርና ለወራሾች ታማኝ ሊሆኑ ይምላሉ። አንቀጽ 13 የቤተ ክርስቲያኒቱ ስርዓትና ደንብ የቄሳሩ እንደራሴ አይቶት ይወጣል። አንቀጽ 14 ልብሰተ ክህኖ የቄሳር እንደራሴ ካየው በኋላ ይወጣል። አንቀጽ 20 የሃይማኖት ትምህርት ደንብ የቄሳሩ እንደራሴ አይቶ ይቀበለዋል። አንቀጽ 23 ስለ ገንዘብ አያያዝና ስለ ሥራ አካሄድ የተለየ ደንብ ይወጣል። አንቀጽ 27 እና 28 አገረ ገዢው የቤተ ክርስቲያን አለቃና የገዳም መምህር አማካሪዎች ይሾማል። አንቀጽ 33 አዲስ ቤተ ክርስቲያን እንዲሰራ የሚፈቅድ አገረ ገዢው ነው። አንቀጽ 34 ኢየሩሳሌም ላሉ ገዳማት ሁሉ የቄሳሩ እንደራሴ መምህርን ይሾምላቸዋል መባሉን ልብ እንበል። ይህ ሁኔታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች ዘንድ ከፍተኛ ግንጋኔ ፈጠረ። የጣሊያን ፍላጎት የኢትዮጵያን ቤተ ክርስቲያን በልዩ ልዩ ዘዴ ጎትቶ ሮም ካቶሊክ ቤተ ክርስቲያን ስር ለማስገባት ስለመሆኑ ጥርጣሬ አሳደረ። ለዚህም አራት ዋና ዋና ምክንያቶች ነበሩ። ከነዚህ አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሮም ካቶሊክ መንበር መካከል የነበረው ታሪካዊ ግንኙነት ነበር። ሁለተኛ የሮም ካቶሊካዊ ሊቀ ጳጳስ አባ ፓየስ 11ኛ ለኢትዮጵያ መደብደቢያ የተዘጋጀውን የጦር መሳሪያ መባረካቸው። የእስክንድሪያ መንበረ ጵጵስና ከውግዘት የደረሰው የኢትዮጵያ ሊቀ ጳጳስ የነበሩት አቡነ ቄርሎስ ሮም ሄደው ከካቶሊኩ ሊቀ ጳጳስ ጋር ከተነጋገሩ በኋላ በመሆኑ ነው። አራተኛ ደግሞ አዲስ አበባ ላይ ስለ ኢትዮጵያ ቤተክርስቲያን የወጣው ሕግ የጣሊያንን የበላይነት ማጠናከሩ ነበሩ። ሁኔታውን በትክክል ለመረዳት እነዚህን አራት ነጥቦች አንድ ባንድ መመርመር ያስፈልጋል። አንደኛ ከቀድሞ ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሮም ካቶሊክ መንበር መካከል ከፍተኛ ቅራኔ አለ። ልዩነታቸው በፖለቲካ አመለካከት በቀላል የሚጠናቀቅ አይደለም። ዝርዝሩን ለማወቅ በአለቃ አያሌው ታምሩና በአባ አየለ ተክለ ሃይማኖት መካከል የተካሄደውን ክርክር ማጥናት ያስፈልጋል። ከዋና ዋናዎቹ አንዱ የክርስቶስ ልደት ሶስት ነው ሁለት ነው የሚል ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁለት ልደት ታምናለች። የሮም ካቶሊክ ቤተክርስቲያን ይህንን አታምንም። ሌላው ክርክር በክርስቶስ ሰውነትና መለኮትነት ላይ የተመሰረተው ደግሞ የኢትዮጵያ ቤተክርስቲያን ባህሪ መለኮትና ባህሪ ስሰብዕት ዳግመኛ በማይለያይ ሁኔታ አንድ ሆነዋል ትላለች። እምነቷንም እውነተኛ ተዋህዶ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህም አታምንም። ሶስተኛው ክርክር ስለ ስጋ ኢየሱስ ነው። የኢትዮጵያ ቤተክርስቲያን በጊዜ ቅዳሴ ህብስቱ ወደ ስጋነት ወይን ወደ ደምነት ይለወጣል ብላ ታምናለች። ስሙንም ስጋ ኢየሱስ ስጋው ደሙ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህ አታምንም። ከዚህ በተረፈ የስልጣን ጉዳይም አለ። የሮም ካቶሊክ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ጥላዋን ለመጣል ትፈልጋለች። የኢትዮጵያ ቤተክርስቲያን ደግሞ አጥብቃ ትከላከላለች። ሁለተኛ አባ ፓያስ አስራ አንደኛ ለኢትዮጵያውያን መፍጃ የተዘጋጀውን መርዝ፣ ጋዝ፣ ቦምብ፣ መድፍና መትረየስ ቀርቦላቸው በአደባባይ መባረካቸው ሌላው ጉዳይ ነው። ከዚህም ጋር ቀደም ብለው ወደ ኢትዮጵያ በመግባት ሚስዮናውያን የሰሩት ደባ በኢትዮጵያውያን ዘንድ የታወቀ መሆኑ ነው። ይህ ገሃድ ስለሆነ ማስረጃ ማቅረብ አይጠይቅም። ከአድዋ ጀምሮ በገሃድ ሲታይ የኖረ ነው። በአምስቱ ዓመት ወረራ የባሰ እንጂ የተሻለ አንዳች ነገር አልታየም። ሶስተኛ የአቡነ ቄርሎስ ወደ ሮም እንዲሄዱ መገደድና የእሳቸውም በሮም ካቶሊክ መንበረ ጵጵስና ባለስልጣኖች ጋር ተነጋግረው ሳይስማሙ መቅረት ነው። እሳቸው ሳይስማሙ የቀሩት በስልጣን ጥያቄ ጭምር እንጂ በእምነት ልዩነት ብቻ አልነበረም። ቢሆንም ሊቀ ጳጳሱ ያልተቀበሉትን ነገር ካህናቱም ምዕመናኑም መቀበል አልቻሉም። በዚህ ላይ ደግሞ የመንበረ ማርቆስ ዘእስክንድርያ ውግዘት ተጨመረ። አራተኛ ዋናው ጉዳይ ዱክ ዳውስታ ስለ ቤተ ክርስቲያን አስተዳደር ያወጣው አዋጅ ሆነ። እሱም ቀደም ብሎ በዚሁ ምዕራፍ ውስጥ የተነገረ ስለሆነ መድገም አያስፈልግም። ጣሊያኖች ከዚህ ጠቃሚ ከሚመስል እርምጃ በአንጻሩ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናትን ማቃጠልና ማጥፋት ቀጠሉ። ለማርከስ በየሄዱበት ጦራቸውን የሚያሰፍሩት ከቤተ ክርስቲያን ውስጥ ሆነ። ለማስረጃ ያህል በጎንደር ከተማ የሩፋኤልን ቤተ መቅደስ የፈረስ ማሰሪያ አደረጉት። ቡልጋም ጊዮርጊስን እንደዚሁ አድርገዋል። ጦሩ ሲንቀሳቀስ ደግሞ አቃጥሎት ይሄዳል። በድምሩ ሁለት ሺህ ቤተ ክርስቲያኖች አቃጠሉ። ከዚህም ጋር እጅግ ብዙ መጻሕፍት፣ ንዋየ ቅድሳት፣ ቅርሳ ቅርሶች ዘረፉ፣ አጠፉ። የአርባዕቱ እንስሳን ቤተ ክርስቲያን አፍርሰው ማገዱት። የሰለስቱ ምዕተን ጽሕፈት ቤት አደረጉት። ፋሲለደስ ቤተ ክርስቲያንነቱ ቀረ። በሦስተኛው አንጻር ደግሞ የራሳቸውን የካቶሊክ ቤተ ክርስቲያን ለማስፋፋት ጥረት አደረጉ። በአዲስ አበባና በሌሎችም ከተሞች ቤተ ክርስቲያኖች ሰሩ። ይህ ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮችን አስቆጣ። የካቶሊክ እምነት ተከታይ የሆኑ ኢትዮጵያውያንንም አበሳጨ። ለምሳሌ በጎንደር አባ ካሳን ናራቸውን አዙሮ አሳበዳቸው። እስላሞችንም አስገነገነ። እንዲያውም ከክርስቲያኖች ጋር አቀራረባቸው። ሌላው ችግር ቀደም ብሎ በብዙ ሽንገላ ከጎኑ እንዲቆሙ ያደረጋቸው የኢትዮጵያ መሳፍንትና መኳንንት ማስተዳደር ሆነ። ለብዙዎች ደሞዝ ቢቆረጥላቸውና ባለሟልነት ቢሰጣቸውም የወገኖቻቸው እልቂትና ሰቆቃ፣ የጣሊያኖች ቅጥፈት የህሊና እረፍት እየነሳቸው ሄደ። በየአደባባዩ የቆሙ በገዛ ህዝባቸው መንጓጠጥ ሰለቻቸው። ምን ነው ለምን እያሉ መጠየቅ አመጡ። በአንዳንድ ጉዳይ አለመስማማታቸውን መግለጽ ጀመሩ። እነሱም በተራቸው ወደ እስር ቤት ተጋዙ። ታላቁ ታማኝ ልዑል ራስ ኃይሉ ተክለ ሃይማኖትም አልቀረ። ምህረት እንደተደረገላቸው ማረጋገጫ የተሰጣቸው እነ ራስ ስዩምና ራስ ጌታቸውም ከዚያው ገቡ። በዚህ በኩል የተደከመው ድካም መና ሆነ። የጣሊያኖች ሌላው ችግር በእነሱ ዘር ማለትም በጣሊያናውያንና በኢትዮጵያውያን መካከል ያለው ግንኙነት የሚያሳስባቸው ሆነ። ጣሊያናውያን ከኢትዮጵያውያን መደቀላቸው የዘር ስጥመት እንደሚያመጣ አድርገው በተገነዘቡ ጊዜ ጥቁርና ነጭ በምንም እንዳይገናኝ ሕግ አወጡ። ኢትዮጵያውያን ተቆጡ። የነገሩ ጣሊያኖች ሕጉን ሳያከብሩ ቀሩ። ሹማምንቱና ወታደሮቹ እንደየደረጃቸው ከኢትዮጵያ ሴቶች ጉያ አንወጣም አሉ። ከአስር ሺህ የማያንስ ክልስ ተወለደ። ይህ ነገር ሊታገድ እንደማይችል በተረዱ ጊዜ ሕጉን በሕግ ሳይሆን በአሰራር ሻሩት። ጣሊያንና አበሻ ይበልጡኑ ተቀላቀሉ። ዝብርቅርቁ ወጣ። ጣሊያኖች በቀድሞው ስርዓት በሕዝብ ላይ ከብዶ የነበረውን ነገር ማቃለል የሚያስችል እርምጃ መውሰድ ደጋፊ እንደሚያስገኝላቸው ቀደም ብለው በጥናት አረጋግጠው ነበርና አገር እንደገቡ በዚህ ረገድ ፈጣን እርምጃ ወሰዱ። ባሪያ ያለምንም ጥያቄ ለዘለቄታ ነፃ ወጣ። ለጉልተኛ፣ ለመልከኛና ለሻለቃ ሁዳድ ማረስ፣ ማር መቅዳት ቀረ። በአማራው አገር ሲሶ ለአንጋሽ፣ ሲሶ ለቀዳሽ፣ ሲሶ ላራሽ የሚለው ስርዓት ፈረሰ። ነገር ግን ይህ ስርዓት ተሸክሞት የነበረው አበሳ ወደ ጣሊያን መንግስት ወደ ራሱ ዞረ። ናላውንም አዞረው። ጣሊያን ራሱ የሰራውን ስርዓት ከመጋቢት 1931 ዓመተ ምህረት ጀምሮ በአዋሽ ከማፍረስና የቀድሞውን ስርዓት እንደገና መልሶ ከመገንባት ገባ። ባለሪም አምሾ እንዳይቀበል የመስቀል መሬቶች እንደቀድሞው እንዲሆኑ ተደረገ። አብያተ ክርስቲያናትና ገዳማት ደሞዝ ይወጣላቸዋል ተባለ። የቤተ ክርስቲያን አለቆች ስለ ሃይማኖት ጉዳይ ዳኝነት እንዲያዩ ተፈቀደ። መሬት እንደ አገሩ ሕግና ልማድ የሕዝብ መሆኑን የጣሊያን መንግስት በአዋጅ አወቀ። ጭቃ አበል እንዲቀበል ተፈቀደ። ዳኝነትም አፈርሳታም እንደ ጥንቱ ሆነ። ይህ ሁኔታ በነባሩ ስርዓት ተጠቃሚ የነበሩትን ወገኖች እምብዛም ሲያስደስት ሌሎች ደግሞ ተቃሎላቸው የነበረውን ሸክም መልሶ ስለቆለለባቸው ይበልጥ አስቆጣቸው። በእነሱ አመለካከት ሽፍታ ከነበረው ጋር ያጋጠማቸውን ቅራኔ በንግግር ለመፍታት ሞከሩ። ከአርበኛው የቀረበላቸው የመደራደሪያ ነጥብ ከባድ ሆነ። ነገር ግን በገዛ እጃቸው የጀመሩት ስለሆነ በጉዳዩ መግፋት ግድ ሆነባቸው። አፈጻጸሙ በአርበኞች ጥያቄ ሳይሆን በጣሊያን መንግስት ችሮታ የተፈጸመ እንዲመስል እያደረጉ አንዳንድ የእነሱን ጥቅም የሚቃረን ስራ ሰሩ። እስረኞች ተፈቱ፣ ቤታቸው፣ ንብረታቸው ተመለሰላቸው። የዳኝነት ስራ ከኢትዮጵያውያን እጅ ተመልሶ ገባ። ጣሊያናውያን ለሚኖሩበት ቤት ኪራይ ከመክፈል ገቡ። በቀኝ ግዛት ታሪክ ውስጥ አድርገውት የማያውቁትን ሹመት ለኢትዮጵያውያን ሰጥቶ የሰራተኛን ደሞዝ ከፍ አደረጉ። ለአስተርጓሚ በወር ከ55 እስከ 150 ሊሬ መክፈል ጀመሩ። ለአርበኛውም ደሞዝ መክፈል፣ ስንቅ መስጠት ያዙ። ገንዘባቸውን በልዩ ልዩ መንገድ ረጩ። የኢትዮጵያውያንን ልብ በገንዘብ ለመግዛት የሚችሉ መስሏቸው የነበረው ይህ አመለካከት ለመጀመሪያው ጊዜ ጥቂት ቢያግዛቸውም ሳያዛልቃቸው ቀረ። ሌላው ሙከራቸው አንዳንድ የልማት ስራዎች የሚያካሂዱት ኢትዮጵያውያን ለማሳደግ ኢትዮጵያን ለማልማት እንደሆነ አድርጎ ማሳየት ነበር። ተሐድሶ ኢትዮጵያ በሚል ጋዜጣና የሮማ ብርሃን በሚል መጽሔታቸው ድልድይ የመንገድ ሥራ ያሳዩ ጀመር። እሱን እየፈጁ መሬቲቱን የሚያለሙትን ለማን ጥቅም እንደሆነ ለማወቅ ለኢትዮጵያ ሕዝብ ጊዜ አልወሰደበትም። የባንዳ አስተዳደርን በበኩሉ ችግር ፈጠረ። በመጀመሪያ ደረጃ ገበሬ ከጦር ሜዳ ተፈጥሞ ወጣ። ባንዳም ይከዳ ጀመር። ያለውም ከልቡ የማይዋጋ ሆነ። በደሞዝ መንቀሳቀሱ ቀረ። የደንብ ልብስ አስፈለገው። ወጪው እየበዛ አገልግሎቱ እየተቀነሰ ታማኝነቱ እየቀዘቀዘ ሄደ። ለአርበኞች ደሞዝ መቆረጡ፣ ክብር መስጠቱ፣ እንክብካቤ መደረጉ አስቆጨው። ይህ አሰራር የአርበኛውን ልብ በማደንደንና የባንዳውን ቅስም በመስበር ጣሊያንን ይበልጥ ጎዳው። ባለቅኔ የሚቀኘው፣ አዝማሪ የሚያዘምረው፣ አልቃሽ የምታሞሸው ስለ ጣሊያን ጭካኔ፣ ፈሪነት፣ አታላይነት ሆነ። በአንጻሩ ደግሞ የአርበኞችን ጀግንነት ያሞግሱ ጀመር። ጠንቋዩ፣ ትንቢት ተናጋሪው፣ ባህታዊው የሚናገረው ስለ ጣሊያን በኖ መጥፋት ሆነ። የጣሊያን ፕሮፓጋንዳ በጋዜጣ መጻፉ፣ በመጽሔት መውጣቱ፣ በሬዲዮ መነገሩ አንዳች የማይፈይድ ሆነ። ጣሊያኖች ከአለቃ እስከ ጭፍራ ግራ ገባቸው። ሙሶሎኒ ከሂትለር ጎን መቆሙን በገለጸ ጊዜ የሮማው ራስ ዞረ። ከስልጣን የመውረዱ ጉዳይ ደግሞ አዲስ አበባ የነበሩትን ጣሊያኖች ስላስደነገጠ በበርበራና በሱዳን በኩል ጦርነት ከፈቱ። የጦርነቱ ሚዛን ወዲያው በእነሱ በራሳቸው ላይ አዘነበለ። ከአጥቂነት ወደ ተከላካይነት ዞሩ። የሰሜን አፍሪካው ጦርነት፣ የስዊዝ ካናል በእንግሊዞች መዘጋት ኢትዮጵያ ላይ የፈሰሰውን ጣሊያን ከእናት አገሩ ቆረጠው። ዱክ ዳውስታና ናሲ ሁኔታውን በፖለቲካና በፈሊጥ ለመያዝ ሞከሩ። በኢትዮጵያ ባህል መሰረት ሹመት ሰጡ። በደብረ ብርሃን አቶ ሰሙ ንጉሥ፣ በጎንደር ደጃዝማች አያሌው ብሩ ራስ ተባሉ። ለብዙዎቹ የደጃዝማችነትና የፊታውራሪነት ማዕረግ ተሰጠ። ነገር ግን አንዳች አልጠቀመም። ጣሊያን ከውድቀት የደረሰችውና ኢትዮጵያን እንደ ቀኝ ግዛት ለመያዝ የተነሳችበትና የተዋደቀችለትን ግብ ያጣችው በአብዛኛው የተሳሳተ ሕግ በማውጣትና የተሳሳተ ፖሊሲ በመከተል ጭምር ነው። እንዳጀማመሯ በኃይል ዝግጅትና በጦር አሰላለፍ ኢትዮጵያ ከምኗም አትደርስም ነበር። ጣሊያን ኢትዮጵያን ለመያዝ የነበራት ጉጉት እጅግ ከፍተኛ ስለመሆኑ ሙሶሎኒ በሚስጥር ለባዶሊዮ በጻፈለት ደብዳቤ ብዙ ምክር ከሰጠው በኋላ የሆነ ሆኖ ወይም ያለቀው አልቆ ድሉ የኛ መሆን አለበት ማለቱ ያንን ያረጋግጣል። ይህ ቁርጠኛነት ምንም ሳይበርድ እስከ መጨረሻው ድረስ ቀጠለ። የጣሊያን ጦር ያለ መሰልቸት የኢትዮጵያን ሕዝብ እየፈጀና ራሱም እያለቀ እስከ መጨረሻው ተጋደለ። ነገር ግን ያ ሁሉ የጣሊያኖች ድካም በመሪዎቹ ደካማ አመለካከት መና ሆኖ ቀረ። እርግጥ ዋናው ስህተታቸው የአድዋው ውድቀታቸውን በመርሳት ኢትዮጵያን በቀኝ ግዛት ለመያዝ እንደገና መሞከራቸው ነው። ከዚህ ስህተታቸው ተምረው ወደፊት ኢትዮጵያን ከመስተናኮል ሊታቀቡ ይሆን? እንጃ። አድማጮቻችን በማስከተል የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ኢዴሃ በ1996 ዓ.ም በተመሰረተበት ወቅት የኢትዮጵያ ባለቅኔ ሎሬት ጸጋዬ ገብረ መድህን ያደረጉትን ንግግር እናሰማለን።
ህብረት ሰዓታችሁ ፈጃችሁ ካመለጠግን ወያኔ አገር የመግደል አጀንዳውን አቀላጥፎ አከናውነው የታሪክ እድፉን በእናንተው የብቃት ማነስ ላይ አላቆ እንዲያጠናቅቅ ጊዜውንና እድሉን እያወቃችሁ ሰጣችሁ ማለት ነው። እናንተንም ራሳችሁን አስቀድሞ ወደ ቆፈረላችሁ ጉድጓድ አውርዶ አፈር እንዲመልስላችሁ ጊዜውንና እድሉን ሰጣችሁ ማለት ነው። አዲሶቹ የወያኔ ውሾች ደግሞ በትላንት የትላንቱ ታጋዮች የላዮቹ አጎብዳጆች እንደ ወዳሙ በሬ ተረት ሳሩን እንጂ ገደሉን ማየት የተሳናቸው ወያኔ ጃስ ሲላቸው እናታቸው ስጋ ላይ ወጣት ተማሪዎች ስጋ ላይ ልጆቻቸው ስጋ ላይ ዘለው ጎብ ብሎ የአዲስ አበባ ከተማ ውሾች እግሮቻችሁ መካከል ዛሬ ሞሽሎክ ሎክ የሚያውቁበት እዚህ አጠገባቸው የስደት አገር ከተሞች ውሾች ወዳሙ በሬ ወደ ገደል እየሮጠ በሬው የበሬው ቆለጥ ይወድቅልኛል ብላ በሬው ቂት ስትወጥ አብራው ገደል እንደገባቸው ቀብረው ናቸውና እናንተ ተቃሚዎች ተቃማሪዎች ወያኔ ወደ ቆፈረላችሁ ጉድጓድ እንኳን በተናጠል ተጎትታችሁ ከመድረሳችሁ በፊት እኒህ በዶላር ያበዱ ውሾች ስጋችሁን ከወዲሁ ብቻቸው ይበላቸው። ሞት በህይወት ለተወለደ ያለ ፍጥረት በሙሉ መጨረሻ ጽዋው ነው። ታሪካዊ ሞት ግን ለሰማዕታት የተመደበ የአባቶቻችሁ ታሪካዊ ጽዋ ነው። ጽዋውን አትፍሩ። እናቶቻችሁና አባቶቻችሁ ከወያኔው ዘረኛ የኦሽዊትዝ ጋር አውጡን እያሉ ሲማጸኗችሁ ልጆቻችሁና የልጅ ልጆቻችሁ ወያኔ ለከፈተው የአደንዛዥ እጽ ገበያ ገበያው መነገጃ አታደርጉን ብለው ስለምኗችሁ እህቶቻችሁ በወያኔ ፈንጋይ ፈንጋዮች ለአረብ ባርነት ሸቀጥ አታደርጉን ብለው ከለሱባችሁ በተቃዋሚ የህብረት ጽናት በስልት እየታገሉ ለአገር ለወገን መሞት የክብሩ ሞት መሆኑን ታውቁታላችሁ። ለእናንተ መንገር ለቀባሪው ማንዳን የህዝባችን ልብ ላይ ባንዳው የተከለውን ያለመተማመን ነቀርሳ የዘረኛትን የተቃማዊው የተቃዋሚው ህብረት በቀዶ ጥገና ስስ መንግሮ አውጥቶ የህዝቡን አክሁይ የመተማመን ባህል መልሶ መትከል ትውልድ የጠለባችሁ የታሪክ አደራ ነው። ይህን አደራ ለማስፈጸም ግን ራሱ የተቃማዊው ህብረት ዛሬ በሙሉ ልቡ መተማመን የለም። ግዴታ እንጂ የአማራጭ ጉዳይ እንኳን ሆኖ አይታይም። ካስተማመናችሁ በስተቀር እውነተኛ ህብረት እንደማይገኝ ሁሉ ያለ ህብረት ደግሞ እውነተኛ ድል አይገኝም። ዓለም ያደነቀው የአባቶቻችን ታሪክና ባህልም ታንጸው የቆያችሁ በመተማመን ጽኑ መሰረት ላይ ነው። ኢትዮጵያዊነትና የመተማመን ባህል ከቶም ተለይቶ አይታይም። ወያኔ በዘረኛ እውር አይኑ ማየት ያቃተው ይህን ሀቅ ነው። ምክንያቱም ወያኔነት የኦሪት መጽሐፍ ሚሽልም እንደሚለው ከሰው ዘር ሁሉ የተለየ በሰው ዘር ሁሉ የማይታመን alien እንደሚሉት ጭራቅ ፍጡር ነው። ፋሽስት የፈበረከው የዘር ጥላቻ ጸረ ቁራ ነው። ታውቁታላችሁ። ከሰው ዘር ጋር የምትፋለሙ መስሏችሁ አደራችሁ ኩራትና ኩራን ለአንድ ደቂቃ እንኳን እንዳት እንዳትዘራሉ። እንደምታውቁት የህብረት ትግላችሁን አተኩራችሁ ስትመለከቱት ግን በዚች በቀውጢ ሰዓት የአገር አለኝታ ሆናችሁ መገኘታችሁ ከልብ ያስቀናል። አሁን ታስቀናላችሁ። ምክንያቱም እናንተ ተቃዋሚዎች በመንፈሳችሁም ሆነ በአካላታችሁ በርቀታችሁም ሆነ በቅርበታችሁ በህልማችሁም ሆነ በቁማችሁ የህዝቡን ህይወት ህዝቡ ልብ ውስጥ ገብታችሁ አብራችሁ ትኖሩታላችሁ። ፈተናውን በያላችሁበት አብራችሁ ትፈተናላችሁ። ስለዚህም ነገር አብራችሁት ድል ታደርጋላችሁ። አይመስላችሁ ይሆናል እንጂ የጀግኖቻችን ያሉላልነትም ሆነ የባልቻነት የደም ህዋስ ዛሬ ቅሪቱ ያለው በእናንተ በተቃዋሚዎች የደም ህዋስ ውስጥ ነው። እኔ አልሰራችም። የቆራጥነታችን ቴዎድሮስነትም ሆነ የአርቆ አስተዋይነታችን ሚኒልክነት፣ የጠቢብነታችን ያሬድነትም ሆነ የነቢይነታችን ሄኖክነት የቁርጥ ቀን ተጠሪ በላይ ዘለቅነታችንም ሆነ የአልሞት ባይ ተገዳይነታችን አበበ አረጋይነት የብልህነታችን ሀብተ ጊዮርጊስነትም ሆነ የእንቢተኝነታችን ታከለ ወልደ ሐዋርያትነት የፈንቅለ ብስብስ መንግስት ግርማሜ ግርማሜ ንዋይነታችንም ሆነ የዚህ የአዲሱ ትውልድ ጥሪ ባላደራነት ይመስላቸውም ባይመስላቸውም ዛሬ የደም ህዋሳቸው ቅሪት ያለው በእናንተ በተቃዋሚዎች የደም ህዋስ ውስጥ ነው። ስለዚህ ዛሬ እቺ ለዘቀን ከዓመት ለዘቀን ቀናት ሁሉ የተቀደሰች ቀን ናት። እቺ የዛሬቱ ቀን እቺ የዛሬቱ ሐምሌ 19 1955 ዓመተ ምህረት ቀን በነገው የኢትዮጵያ ታሪክ ውስጥ የእናት ኢትዮጵያ የትንሣኤዋ ዋዜማ የተንጸባረቀባት ታላቅ የውደት ፀሐይ የተፈነጠቀባት ዕለተ ቀን ተብላ ተዘላ ትታወሳለች። እቺ ለሰቀን ካመለጠቻችሁ ግን በቶሎ ተባብራችሁ ወደ ውህደቱ አጀንዳ ወደ መንቀሳቀሱ ተግባር ካልተሸጋገራችሁ ግን እቺ ለሰቀን ታላቅ የኢትዮጵያ ውርደት ከሆነ ታስተዋለች። ግን የኢትዮጵያ አምላክ የመተማመን ጸጋ አልብሷችሁ አርቆ የማስተዋል ብቃት አጎናጽፏችሁ በህብረታችሁ እናት ሀገራችንን ከሰቀቀና በተገላገሏት እቺ የዛሬዋ ቀን እቺ ሐምሌ 19 1955 ዓመተ ምህረት ቀን ግንቦት ሀያ በሚሉት በተረገመው ለተቀን ቀብር ላይ ከእርሰ መቃብሩ ላይ በድል ዋዜማ ቆማ እልል የምትልበት ለተቀን እንዳያችሁት በእኔ የዕለት መዝገብ ውስጥ ግንቦት ሀያ ነው የኢትዮጵያ ውድቀት ውርደት ምድረስ ዋቢ አድርጌ ያስኩት እንዳበክቴ ቀጠሮ ግንቦት ሀያ ቀን ዞሮ ሲመጣ ክፉ የአክብታቴን ይቀሰቅስብኝ አንድ ምሳሌ ልንገራችሁ ትንሽ ልጅ ሳለሁ ማማ እናቴ ወይዘሮ ፈለቀች ዳኘ የአምቦ ኢየሱስ ነፍሷን ይማረውና በየዓመቱ አንድ ዕለተ ቀን ዞሮ በመጣ ቁጥር ከፍተኛ የራስ ምታት ታማለች። ቀኑ ሙሉ በራስ ምታት ተጠምዳ ተቃጥታ ትውላለች። ታዲያ ሳባ ታላቅ እህቴ ወይዘሮ መንበረ ገብረ መድኅን እድሜ ትንሽ ከፍ ሲል የራስ ምታቱን ምስጢር ደብቃ ነገረች። በተወለደ ገና በአራት ዓመቱ የሞተባትን ድሮ እኔ እናንተ ሳንወለድ በፊት የሞተባትን የልጇን የተሾመ ገብረ መድኅንን ሙት ዓመት ሳታስተጓጉል እያስታወሰች ነው እኮ ጸጉ እናታችን በዓመት አንድ ቀን በሯን ዘግታ ራሷን ስትታመም የምትተው ብላኛለች። እንደምታውቁት አንዳንድ የቤተሰብ ህመም ደግሞ በልጅ ይወረሳል ይባላል። የኔ ራስ ምታት ግንቦት ሃያ ነው። እናታችን ኢትዮጵያ እስከ ሞት አፋፍ በሚያደርስ የህልውና ሞት የምትሰቃይበት ቀን ይመስለኛል ግንቦት ሀያ ስለዚህ ግንቦት ሀያ ዞሮ ሲመጣ ዋሴ ነው እናንተስ ክቡራትና ክቡራን ግንቦት ሀያ ዞሮ ሲመጣ ራሳችሁን አያማችሁም በእኔ አስተሳሰብ ሀቀኛ ኢትዮጵያዊ ነኝ የሚል ሰው ሁሉ የአገሬ ጉዳይ እኔንም ያገባኛል የሚል ሰው ሁሉ ግንቦት ሀያ ቀን ራሱን ሲያምሮ የሚውልበት ቀን ይመስለኛል። ንግግሬን ከማጠቃላይ በፊት ክቡር ሊቀመንበር፣ ክቡራትና ክቡራን የሁሉን አቀፍ ህብረት ጉባኤተኞች፣ ክቡራትና ክቡራን እንግዶች ለዚህ ለተረገመ ግንቦት ሀያ ቀን የጻፍኩትን ስነግጥም ደብዳቤ መጨረሻውን ክፍል ላንብብላቸው። ኢትዮጵያዊነት ቅጽ ዘጠኝ ድረስ ለግንቦት ሀያ ቀን ለሐምሌ 19 ቀን ተቃዋሚ ፖለቲከኞች ህብረት ጉባኤ መታሰቢያ የቀረበ ገጸ ማለት ይድረስ ለግንቦት 20 ቀን የኢትዮጵያ ህዝብ ሰቀቀን ማን ነው እውነተኛው ስምህ የተጠመቅክበት ዛርህ ቀፍዞ የሚጋልብህ በመርዝ እንደፈዘዘ ጅብ ሲነጋ እያጨለመብህ ሲጨልም እያነጋብህ ቅስፈት የሚያስለፈልፍህ ለማለት አምባላታም ብሬን ቆራጠሽ ሽጣት የሚልህ ባድሜን የአባት አጽመርስቴን ቁራሽ በሬት የሚያሰኝህ ማን ነው እውነተኛው ዛሬ የሸይጣን መጠሪያ ስሙ ይደርስ ለግንቦት አያውቅም ለመሬት ነው እንጂ ታዲያ እኒህ ታሪክ ለታነጸላት ቅርስ ለመሬት ነው እንጂ ታዲያ እኒህ ደም ለተከፈለላት ውርስ ለባንዳ ጉጭ አልፋ ምላስ ባዶ ዲፕሎማሲ የጥንስስ እንደማይሸጥ ያባት ቅርስ ራሱ የክብሩ ታሪክ የዓለም ህዝብ ባይሸጠው ይደርስ ለግንቦት አይቀን ሌባን ክብር ባይገባውም የቅጥረኝነት ግቡ እንጂ ህግ ከቶም ባይከብደውም ቀላል የሰው ቁራሽ እንጂ የመሬት ቁራሽ የለውም። ግንቦት የትውልድ ሀረግህ እውነተኛው ስም ማን ነው? ማን ብለን ነው የምንጠራህ? በቀየስከው አዲስ ስም ጋር ጥጋብ ያልቻልከውን ቅናጭ፣ ጥፋት ያከብከውን ቅናጭ፣ የሻዕቢያን ነገር አፈጅ፣ የትውልዱን ራዕይ ያልጋጭ አንተን የሀገር አፍረት ማን ብለን ነው የምንጠራህ? በቀየስከው አዲስ ስም ጋጭ በጭንብል ዴሞክራት ካባ የህዝቡን ራዕይ ልትቀማ ለመጪው ምርጫ ብቻህን ስትሮጥ እንደ ኮርማ አሳማ ነቅቶብሃል የኢትዮጵያ ህዝብ ሌት ተቀን ልቡ እየደማ ተባብሯል ሊመነግርህ በተቃውሞ ውደት አርማ መጤ ላንተ ለጥንት ዓመት የሻዕቢያ እንቁላል ልትጥል ወያኔ ሆድ ሲቀደድ ባድሜን ሮቤን ስትሸጥ በጌታ በጣሊያን ሰነድ ከምኒልክ አልጋ ራስጌ ከተሰቀልክበት ገመድ ሊበጥስ ነው ትውልዱ በህዝብ ስልጣን ማስገደድ። የእስስት ገጽህን ግንቦት ደም ልትቀባት እንደገና እኔ ካልገዛሁ ኢትዮጵያ ትጠፋለች ባልከው ጫና አድጊም ሰርዶ አይብቀል ስትል በአድጊነቷ ፍልስፍና የአዲስ ጦርነት ጽንፍህን ህዝቡ ረግሟል በደፈነ ኢትዮጵያዊም ኤርትራዊም ጦር አትንተፍ ብሏልና አንተም አትክተም በከንቱ ለአዲስ እስስትነት ሚና የአበሻ ዘር በመንፈሱ ከቶ እስስት አይወድምና እግዚአብሔር አንድ ያደረገውን ቢለዩት ያለ ህዝብ ፍርድ የሁለት ጭራቅ ምላስ አብዶ ትውልድ ቢያሳብድ ኤርትራ ነገር ከእናቷ ተለይታ አትቀርም በግድ በቴሌቪዥን መስኮትህ ክራንቻን እየቀየርክ ግንቦት ጉዱብህን ላይተህ ፊትክን መቀባት ከጀመርክ የጨላቅነት ገጽታህ የገነፈለብህ ሰርክ ያን የጫካ ጠባይህን ምን ነው መቀየር አልቻልክም? ሰው መስለህ ሰው መብላት በቀር የባህሪ ለውጥ የለህም። መንግስትህ አዲስ መልከኛ ሃይማኖትህ ሽብርተኛ፣ ስነ ምግባርህ ቀማኛ፣ ራስህ ሌባ፣ ራስህ ዳኛ። የአንተ ቢጤ ሾተላይዛር ግዲ አሚን ዚያድ ባሬ ተነቅሎ ወርቆ እንደ ተውሳይ አንተ ብቻ ትቀር ግንቦት የቅኝ ገዢ ጫማ እየላስክ መስልሃል። ተቃዋሚነቱ በሱ ባጠመድክበት ጠመዳ ያለ ተግባራዊ ውህደት በዶላርህ ጉቦ ናዳ እንዲጠላለፍ ተብትበህ የህብረት ግቡን ልትወዳ በስልጣን ፍርፋሪ ሱህ ተቃውሞ ባንተ ተራዳ እንዲቆምልህ ግድግዳ የተበተብከውን መተት አውቆ ነክቶብሃል ህዝቡ የዓለም ህብረተሰብ ጭምር የዓለም ህብረተሰብ ጭምር ግምገማህ ገብቶታል። የአንተን የህዝብ መሰረት የሌለህ ያጋደለ ግን የአንተን የዘር ማገር የዘረኛ ማገር የባንዳ ቤት ፍርስፋ ሽውር ተንጠልጥሎ የቆመ እንዳት የተቃማዊ ህብረት ክንድ በውድም ሆነ ወይ በግድ በውድም ሆነ ወይ በግድ ይመነግልሃል ትውልድ። አይንጎ አይነጋ መስሏት እንዲሉ የጉድ ኩርስህ ቢገለጥም ብክተትህ በሌሎቹ ላይ በሌሎች ብክተትህን በሌሎቹ ላይ ማላከክ ልምድህ ቢሆንም የምላስክን ክብደት እንጂ አንጎስትን ቅሌት አታውቅም። ኢትዮጵያን ገንጥሉ ብለህ ዓለምን ሳታስትም አሰብን አትልቀቅ ሲልህ በአንተ እምቢታ ቢገደድም የተባበሩት መንግስታት ሉዓላዊነት አይጥስም። አገርህን ጠብቅ እንጂ አገር ትንሽጥ ብሎ አያውቅም። ይሄ የዘር ማጥፋት ማጥፋት አውራህ የሻዕቢያው አዲስ ፖልፖት ግቶ ባስተማረህ ስጦት እንደ ህልም ሩጫ ግንቦት ባለህበት ስቶት ጃጭተህ በቅጥፈት ልዕልናህ ላይ የራእይ አይነ እውር ሆነህ በነፃው ፕሬስ አጨዳህ የብዕር ወህኒ ቤት ከፍተህ በገጠር ማዕከል ነቀሳህ ገበሬን በረሃብ ፈጅተህ በፈጣን እድገት ሰለባ ነጋዴውን ስደት ሰደህ በአቅም ግንባታ ቆረጠህ ኑሩን ድንክይ ያደርገህ አስራ ሁለት ዓመት ሙሉ በቤተኛ እልክህ ታንቀህ ዛሬ መተንፈሻም የለህ አንገቱ እንደተቆረጠ የቆቅ አውራ ተንደፋድፈህ እርቀ ሰላም ፊት ተጥለህ ህዝብ እግር ስር ትጣላለህ የቅጥፈት የቅጥፈትህ ጦር ቁመቱ በራስህ ምላስ ምላስ ቢለካ ሲለካ ቤተ ክህነትህ ጠንቋይ ቤት ፓትርያርክህ ፓትርያርክ ፓትርያርኬትህ ጮሌ ያውቃል። ምክር ቤትህ ስጥ እንግዲህ የውህት አዋጅ ፋብሪካ ማስታወቂያ ሚኒስትርህ የማስታወቂያ ህደት ሸት ግንቦት በጭራቆች ዓለም ጠፍቷል። አንተን የሚተካ በስርዓተ ቅጥፈት ትምህርት የድንቁርን እንዲ ከድንቁርና እንዲቆራኝ የኢትዮጵያ ልጅ እንዳይማር ትግራይ ብቻ እውቀት እንዲናኝ አንተ ወርቁ እኔን ጨርቁን ዘርማንዘሬን እንድትገዛኝ የትግራይ ሪፑብሊክ ህልምህ የፈተልክልኝን ገበል አንተ እንድትሰቀልበት ፈርዶብሃል ሁሉም ነገድ ፍርድ የትውልድ ነውና የህዝብ ጥሪው አይቀር ማንህ አንተ ባለ ሳምንት ቅርብ ከጨለማህ ግርግም ግንቦት ሀያ ተጠርተሃል እንካ ጽዋህን ተቀበል ኢትዮጵያን የጋትካትን መርዝ አንተም ተራህን ፉት በል አገሩ የተሸጠ ሰው መብቂያ የለውም ስሩ እንደ አሜሪካ ቀይ ህንድ ከምድር ይነቀላል ዘመው ታውቀዋለህ የኢትዮጵያ ህዝብ አገር በማስከበር ሙያ አባቶችህ ለነጻነት ነበሩ ያለ ባሪያ ዛሬ ግን በምድር ገጽ ላይ ማንም የለ እንዳንተ ባሪያ በአንድ ዘረኛ ጎጥ ባንዳ የተፈነገልክ ጥያ ሳጥናኤል በእብሪተኝነት የእግዚአብሔር መንግስት የኔ ነው ብሎ ገሃነመ እሳትን በቅጣት እንዳለበሰው አንተም ዛሬ ግንቦት ሀያ የህዝቡን መንግስት ሰርቀህ እንደተንፈራጠጥክ አብደህ በህዝብ ችሎት ፊት ቀርበህ ገሃነምክን ትለብሳለህ። ግንቦት እንደ ሽንቁር በርሜል ሞራልህ ቢደርቅም ስሙ፣ የህዝብ እምነትና ፍቅር አይዋጥልህም ስሙ። ዲሞክራሲን በነ ሊንከን በአንድ ሰው አንድ ድምፅ አቅሞ ጸንቶ የደረጀው ትልሙ ሪፐብሊካን ወይ ዴሞክራት ተብሎ ቢገማገሙ ከፓርቲ በላይ ለህዝቡ በህግ እንዲዳረስ ጥቅሙ ለሀገር ፍቅር ለህዝብ እምነት ቆመ ነው እንጂ የለሙ ፈጣሪም በሁሉም ቋንቋ የፍቅር አምላክ ነው ስሙ ኢትዮጵያዊነትም ስልቱ መተማመንና ፍቅር ነው ህዝባዊ መሰረቱ በእምነት ወይ በፍቅር ስም ግን ሰው በጎሳ ሲነጣጠል በፍርሃቱ ተጠምቆ እንጂ ከልብ አምኖበትም አይደለም ዘመን መሸ ዘመን ጠባም ፊውዳል ሄደ ደርግ መጣም ደርግ ሄደም ወያኔ መጣም ህዝብ የሚያምንበት ሰው እንጂ የሚከዳው ገዢ አላጣም እነማን ነበሩ ብለህ በህዝብ ስም ህዝብ በሉን ግንቦት ቆጥረህ አውቀዋል አንተም ዛሬ በልተህ ህዝቡን ታውቀዋለህ የኢትዮጵያ ህዝብ ግንቦት ነገም ሊያንሰራፋ ዝምታይን ሽንፈት አድርጎ መቃብርክን እያስፋፋ በሽምቅ መርሿልና ተብትቦብህ አዲስ ዳፋ በመተማመን ባህልህ በአገር ፍቅርህ ሰፊ ሳፋ በሁለት መንቀሳቀስ ነው ለህይወት ያለ ተስፋ ውደት በተግባር ካልዋለች ከቶም ስለማትለማ ታስለማትለመልም የወሬ ጡት እየጠባች ያኔ ሌባ ጋር ሲሟጠጥ ያባትህ ትዳር ወገን የለውምና ያላንተ በስተቀር አጋር የጀግኖች ሰማዕታት ደጅ በውሾች ምላስ ሲፈሰክ ኢትዮጵያ ተማሪ ታሪክ በጎሽ ሾተል ሲንበረከክ አማራው፣ ኦሮሞው፣ ትግሬው፣ ደቡቡ ደሙ ሲጨለስ ህዝብ ለፍርድ ተነስቷል። ተቃዋሚም ተንቀሳቀስ መንቀሳቀስ እንጂ በስልት ለህብረት ተግባር መታደም ሰላማዊ ትግል ማለት ለሞት ማጎብደድ አይደለም። የዓለም ሰላም ትግል አባት ጋንዲም አጎብጅቱ አላል። ተኝታችሁ ሙቱ ብሎ ማንዴላም አላስተማር። ልክ በተግባራዊውን ሰላም በሁዘት እንድታገኙት የዴሞክራሲውን የዴሞክራሲን ባላንጣ በጥምር ስልታችሁ ጣሉት እያሉ ነው ያስተማሩት። የሰላም ትግል የመሩት የዓለምን መልክ የለወጡት ዘረኞችን ድል የመቱት ተንቀሳቀሱ ነው ያሉት። አዲሱ የተግባር አቅጣጫ በሁለት ስልት እንዲቀየስ በጥቃቅን ልዩነት ላይ በንትርክ ከመፋለስ ከእንግዲህ ግንቦት ሀያ ቀን ዳግመኛ ለዓመት እንዳይደርስ እንዲሞት እንዲደመሰስ ስሙ ከታሪክ ተፍቆ በደም ቀለም እንዲጣረስ ሐምሌ አስራ ዘጠኝ ቀን ጸድቆ በድል ዋዜማ እንዲቀደስ በግንቦት ሀያ ቀን ሞት ላይ ቆሞ በመቃብሩ ፈርስ የተቃዋሚዎች ህብረት የድል ርችት እንዲተኮስ አዲስ የተግባር አቅጣጫ በሂደት ስልት መቀየስ እንጂ ታውቀዋለህ ተቃዋሚ ጊዜ ለምለም ለማልቀስ በልዩነት ከመካሰስ ባስ ወለምታ ከመዋቀስ ከመዋቀስ በኢትዮጵያ አምላክ ተንቀሳቀስ የኢትዮጵያ ህዝብ ታውቀዋለህ ጊዜ የለህም ለማልቀስ ስለ ነፍስ ኧረ ስለ ነፍስ ከምድር ላይ ሳትደመሰስ ወያኔ ሳይፈጅ በፊት ከነስልጣኑ በማፍረስ ከተቃዋሚው ህብረት ጎን በአገር አምላክ ተንቀሳቀስ ይድረስ ለግንቦት ሀያ ለአስራ ሁለት ዓመት ከፈል ለኢትዮጵያን ሰጠጠ ዛሬ በህብረት ጉባኤ ለተወጣከው በጠጠ በስልጣን ዋዜማ ተጨነገፍከው በጡ የታማኝነት ክስረት ለተላበስከው በጠጉ ይድረስ ለግንቦት ሀያ ለአገር ቆርጦ ሻጭ ዳተኛ ለህዝብ ክብር ቀማሽ ለሌባው የሌቦች ዳኛ፣ ለሃይማኖቱ ሽብርተኛ፣ ለዜግነቱ ዘረኛ፣ ለቅኝ ገዢ መልእክተኛ ድረስ ለግንቦት ሀያ ቀን የኢትዮጵያ ህዝብ ተጠቀም የዲሞክራሲ ምቀኛ፣ ለነጻነት ቁማርተኛ፣ ለአዲሱ ፊዳል መልከኛ፣ ለህዝብ ደም ጥማተኛ አስራ ሁለት ዓመት ሙሉ ጭራቅ የመውደድ ስታምጥ የተቃዋሚው በተቃዋሚው ህብረት ድምፅ ባሳደረብህ መደንግጥ እንዳስጨነገፋት አድጌ ችልህ ሞት ወድቃ ግንቦት ደንበርህ ጨልሟል። በትንሽም የቡሽ እግር ውስጥ ብትሆንም ቀኝ ግዛት ቅምጥ ሉዓላዊነትም ብትድጥ በሰላይ ሴት አዳሪ በሞቅበት ብታሽቃብጥ እንደ ስስት ገጽታህን ሺህ ጊዜ ትገለባበት ግንቦት መርዶህን በልተህ ተስካሪ ወጥቷል በቅልጥፍ ራስህ በሸረብከው ገመድ ይሸቅላል ህዝቡ በእርግጥ ክቡር ሊቀመንበር ኩራትና ኮራ በአክብሮት ስለጋበዛችሁን በጥሙና ስላዳመጣችሁን የኢትዮጵያ አምላክ ያክብራችሁ ተባበሩ
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።